ሲያሽ ልጁ ይገርም አይኑ ሲያምር
hello hello አቤት ሰላምማ ከችፕችፕ ነበር ምደውልልዎት እሺ
እ ይቅርታ እ ስለ ችፕችፕ አንዳንድ ጥያቄዎች ተጠይቀውት ነበር ይመቸውታል
ምንድን ነው የምትጠይቂኝ ጠይቂኝ ችግር የለም እሺ እ ስለ ችፕችፕ ያለዎት አጠቃላይ ልምድ እንዴት ነው ማለት ያስቸ- ያስቸግሮታል
ማለት አሁን ለነገሩ እየመጡ ነው እዚህ እንትን እየመ- የምንፈልገውን እንትን እያልን ነው እ
እየ- እየመጡ እየመዘገቡ ስንት ስለሚሉ እህ ምንም አልተቸገርንም ግን አንድ አሁን አንዳንድ ምርቶች መጀመሪያ የወሰድነውና okay በኋላ የመጡት ምርቶች የተለያዩ እንትኖች ናቸው okay ስለዚህ ምንም አይልም ነው የሚሉት እ?
ምንም አይልም አዎ፣ ያ- ምንም አይልም ግን እነዛ ምርቶቹ በእንትን ባይሉ አሁን ለምሳሌ ቀይ ሽንኩርት እም፣ በሰላሳ ዘጠኝ ብር መጀመሪያ የወሰድነው ቆንጆ ነበረ እህ፣ እንደገና ድጋሜ የወሰ- የመጣ- ሲመጣ ግን ያ- የሰላሳ ስድስቱ የሚመስለው ነው የመጣው በሰላሳ ዘጠኝ ብር
okay አዎ፣ እና ትናንትና ብዙ complain ነበረ በሱ እህ፣ እሺ እሺ የአገልግሎታችንስ እንዴት ያዩታል አገልግሎቱ ቆንጆ ነው የዛሬም መጥተዋል ቆንጆ ነው አዎ።
okay እሺ መተግበሪያ app ኣችን ከባድ ነው ወይስ ቀላል ነው ማለት ያስቸግሮታል
በእሱ አልጠቀም እነሱ ስለሚመጡ የምንፈልገውን እዚሁ በቃ ይመዘግባሉ እንትኑን ይዘ- የቴሌብር ምናምን ስለማንጠቀም በ mobile banking ቢሆን ጥሩ እህ።
ነበር።
ስለዚህ ብዙም እንትን አላለም ማለት ነው አዎ።
እሺ እ፣ በእያንዳንዱ product ኣችን ላይ ምን ያህል እ፣ ማለት ደስ ብሎታል
ቆንጆ ነው።
ቆንጆ ነው አዎ።
እሺ እንዴ።
ያው ባይክ እንትኑ ካልተቀየረ ጥሩ ነው።
እሺ እንተ- product ኣችንስ ባዘዙ ሰዓት ይደርስልዎታል አዎ ያው ዛ- ለዛሬ አዘን በማግስቱ ይመጣልን ችግር የለም።
ይመጣልዎታል ስለዚህ ቆንጆ ነው አዎ። አዎ።
እሺ እናመሰግናለን በጣም መልካም ቀን ይብሎት አሜን አሜን።
እሺ እሺ